ሄሎ ሄሎ፣ አቤት።
እ፣ ሰላም ከስብስብ ነበረ።
እሺ ሰላም ነሽ?
እግዚአብሔር ይመስገን። እ፣ ቅድም complain አቅርበው ነበር አይደለ?
አዎ እሺ፣ ሶስት product ነው አመጣልኝ የሚያሉ
አዎ
እ፣ ቆይ አንዴ። እ፣ ሰባት ኪሎ እ፣ ድንች፣ ስምንት ኪሎ ቲማቲም እና ዘጠኝ ኪሎ ሽንኩርት ነው አይደለ?
አይ አስር ነው።
ሽንኩርቱ
አዎ
ቆይ እስኪ አንዴ ቅርታ።
አስር እንትን አስር ሽንኩርት እ፣ ስምንት ቲማቲም እም፣ ድንች ደግሞ ስምንት መሰለኝ ድንች
እ፣ እዚህ ጋር ሽንኩርቱ የሚያሳየኝ ዘጠኝ ኪሎ ነው። ድንገሮት ወይ አንዳ- እያንዳንዳችሁ የፎቶ ያደረጋችሁትን እ? እ? አንድ አንድ አንድ አንድ አንድ ስንት አዎ፣ አንዳንድ አራት አለ ከዛ አምስት አንድ አለ።
አንድ አንድ አራት ነው።
አዎ የማንጠግቦሽ አምስት ኪሎ አለ።
አዎ አንዳንድ ነው አዎ ግሩፕ ግሩፕ አምስት ነው። ልክ ነው ማለት ነው።
ዘጠኝ ኪሎ
እ- እታለም የሚለው ስንት ነው? እታለም የሚለው ለምን የሚለው አንድ ኪሎ እታለም የሚለው አንድ ነው።
አዎ።
እሺ እሺ የት ነበር location የሞሉ እ? እ?
location
location እ
ጣፎ
ጣፎ ኮንዶሚኒየም አ
ነገ መቀበል ይችላሉ አይደለ?
አ እሺ ነገ ይመጣልዎታል። መልካም ምሽት ይሁንልዎት።
እሺ እናት፣ እሺ እሺ መልካም ምሽት እሺ ለሁላችሁ አመሰግናለሁ።
እም፣ እም።